hello አቤት ሰላም ነህ?
እግዚአብሔር ይመስገን። ምን ነበር?
እኮ ትናንትና ያሸንፋል jackpot ምን አልከኝ?
ትናንትና እሺ የ jackpot ያሸንፋል።
ምን ኳስ ነው ወይስ አዎ።
ጃክፖት?
አዎ ክዋስ ነው።
ኳስ ወይስ jackpot?
አዎ
የትኛው ነው?
እኮ jackpot jackpot ነው። jackpot አዎ።
ዘጠኝ ሰዓት ላይ ነው ውጤቱ የሚወጣው እና ጠብቅ።
እሺ ስንት ሰዓት ነው?
ዘጠኝ ሰዓት ዘጠኝ ሰዓት እሺ እሺ እሺ